ገንዘብ ይናገር በገና ደርዳሪው ከኔም ቢደረድር ውለታ ያለበት ስላንተ ቢናገር ምን ቃላት ይገልጽሃል ኢየሱስ? የቱ ቃል ይገልጽሃል አንተ? ምን ቃላት ይገልጽሃል ኢየሱስ? የቱ ቃል ይገልጽሃል አንተ? ትውልድ በትውልድ ሲተካ ሲቀየር የሁሉን ከንቱነት ሰባኪው ሲናገር አንተ ግን አንተ ነህ የፍጥረታት ንጉሥ በቀረቡ ቁጥር ሁል ጊዜ አዲስ ተባረካሜ ልበልህኔ የነፍሴን ዜማ የልቤን ቅኔ ባየሁ መጠን በገባኝ ልክ እየፈራሁ ኢየሱስ ላምልክ እየተገዛሁ ኢየሱስ ላምልክ በክብር ሰማይ የሞላ ምድር ልብና ሐሳብ የምትመረምር የሰው ልጅ አይምሮ የማይደርስብህ ሁሉንም የምትችል ስምህ ኤልሻዳይ በገና ደርዳሪው ከኔም ቢደረድር ተናጋሪ ሁሉ ስላንተ ቢናገር በገና ደርዳሪው ከኔም ቢደረድር